ኢትዮጵያ ሰላም ምትባል ከሆነ እርዳት። ጤና ይስጥልኝ። ልጃ ኢትዮጵያ ሰላም ነኝ። እባክህ ምን ነው?
ልጅነት ሰላም ነው።
እግዚአብሔር ይመስገን። ይቅርታ ደንበኛ ትንሽ ርቋል።
እንትን ማሽን ቦታ እንዲቀየርልን ፈልጌ ነበር። የድራፍት ማሽን።
ቤት ቀይራችሁ ነው ቦታ የሚ- እንዲቀየር?
አይ አይደለም፣ ኖ አይደለም።
እ፣
የሆነ ሌላ ቦታ ላይ ቦታው ያው አይታይምና okay ትንሽ ድብቅ ስለሆነ ወደ ለ- ሌላ ቦታ ልንቀይረው ፈልገን ነበር።
okay። እሺ BG ID ዎቱን ይንገሩኝ።
እሺ። እ?
የ BG ID ያውቁታል? የቤቶን
የእንትኑ
የማሽኑን ሳይሆን የቤቶን።
የቤቱ እም፣
የቤቱ ቆይ ወረቀቱ አሁን አጠገቤ የለ አውጥቼ እሺ ምናልባት TIN number ካለው በ TIN number ልሞክርለው። TIN number ይህ ነበር ሁለት ዜሮ ሁለት ዜሮ አርባ ሶስት አስራ ሶስት አርባ ሶስት አርባ ሶስት እሺ ዜሮ ሁለት ስልሳ ስምንት ስልሳ ዜሮ ሁለት ስልሳ ስምንት ስልሳ ስልሳ አዎ።
እሺ አንዴ መስመር ላይ ይጠብቁ እሺ እሺ እናት፣ እሺ እሺ፣ እሺ፣ አመሰግናለሁ።
ይጠብቁኝ አንዴ እየመዘገብኩ